ሄሎ ሄሎ ነቢይ ሚልክ ወይ
ትኬቱን ቤት ቤት ላይ ነው የቆረጥከው?
አዎ ቤት ቤት ላይ ነው።
እሺ ትኬት ID ውን ላክልኝ አንዴ።
እሺ የወጡት እንዳለ ያል- ከ- ቀድሞ ያለቁ ጨዋታዎች ናቸው። ቤቱን ልክልሻለሁ።
ቀድሞ ያለቁ ጨዋታ ማለት
ኤችአር ዶሮ ለምሳሌ አምሳ ከምናምን ይጀምራል።
ምን አልከኝ? ድምጽ ይቆራረጣል።
አስራ አንድ ሰዓት ከምናምን አስራ አንድ ሰዓት ከአርባ አምስት ላይ ይጀምራል ተብሎ እሺ ግን ደግሞ ዘጠኝ ሰዓት ከአርባ አምስት ላይ ጨዋታው ጀምሮ ያለቀ ነው እና search ሳረገው እናንተ live ላይ አይመጣም። search ሳረገው already አልቋል እና ከአሁኑ ሳይሰጠኝ ዘግቶት ነው የቆየው። እንትኑን ልክልሻለሁ።
በቃ እሺ ትኬት ID ውን ላክልኝና check አድርጌ ከዛ በኋላ ቴሌግራም ላይ እናወራለን።
እሺ ጨዋ- እሺ እሺ